hello
ሚኒሊክ አቤት።
ነበር አይደለ?
እ ደውለህ ነበር?
አዎ እሺ ምንድን ነው ከ Pizza Hut order ይዘህ ነበር? አ- order ነበር ነግረኝ አልተሰማኝም እኮ
አዎ ሰ-
ምን
በቃ አሁን እየሄድኩ ነው።
ተስተካክሎልሃል አሁን?
አይ መስተካከል ሳይሆን
እ ሄሎ ሄሎ ሄሎ